ደህና ስለማን ባባ
ብዙ ተብሎ ነበር እኮ በሳት ቆማቸው ሄሎ።
የሰት አካባቢ ሶስት ምናምን ደርሰናል።
ደህና ስለነን
አንድ ዋኖ ፋይፍ ኦንላይን አይቼ ነበረ።
እሺ አለ እንደ ይኖራል አዎ አምስት ሚሊዮን ብር ቢዜሮ ዜሮ ቢዜሮ ዜሮ ሄሎ እም?
ሄሎ ቢዜሮ ዜሮ
አምስት ሚሊዮን ብር አባት አምስት ሚሊዮን ብር አዎ ሁለት ሺህ አምስቱ ማለት ነው ሁለት ሺህ አምስት ሌላ አዎ ታለች ሁለት ሺህ አምስት
የለም ከዛ በታች ይህንን ሞኖፋይ
እሺ የት ነው ማየት የምችለው? የት ልይ ልምጣ? የት ልምጣ?
እሺ ቁጥር ልስቶት ካለ እ፣ ካልወጣ ይጠይቀዋት ይምጡ ዜሮ ዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት እሺ ዜሮ ዜሮ ዜሮ ዜሮ ሰማንያ ሰባት አስራ አንድ
አስራ አንድ ጥሩ እሺ እሺ